ሄሎ ጤና ይስጥልኝ ከቤት ቤት ነው የምደውልልህ። ንገረኝ እሺ አሁን ካሻልኩ ድረስ
አንድ ሰማንያ አንድ እሺ
ሰላሳ አምስት እሺ ስምንት ሀምሳ አራት
ሶስት ጌም ነው የወደቀብክ።
ኦኬ የመጀመሪያዎቹ ሁለት እና የመጨረሻው እሺ ያለቀ ጨዋታ ታይልኛለች በዛ
ምኑ ላይ ነው ያለቀ ጨዋታ ማይልክ ስፔን ሲጉንዳ ዲቪዚዮን
ምን እዚህ ላይ ነው ወይስ ሌላ ነው?
ሌላ ነው እንጂ ንገረኝ ካሻልኮድ።
አይ ቲኬቱን ስላልያዝኩት ነው አዎ ግን እንደ- ካለዛ ማየት አንችልም።
ኦኬ፣ እሺ፣ አትወድም።
እሺ